ሄሎ
ሄላ አየሹ አይደለ ደግሞ በሽታው ሲመጣበት እኔ እኮ እንደው
ተመልሶ እኮ አልሰራም አለኛለች። ሜሩ ደውላልኝ ነበርና በቢቤት ደውይልኝ በዛ ደውይ ብያት እ ሄሎ
ሄላ ወይ ምን አልሽኝ?
ወይኔ አልተሰማም። ይኸውልህ አውጥቼ ተቆራረጠ።
ኔትወርክ ነው የሚሆነው እንጂ ነገሩ እንደ መቆራረጥ እኮ የለበትም እኮ ግን እኔ እኮ ያልገባኝ ፓርት ዳታ ከሰራ አዲስ እንደዛ ነው የሚሆነው። ሌላው ደግሞ እኔ ተፈ ብሎክ ያለ ስልክ ዘግበን ይቻላል። በጣም ከባድ።
ለኤርሚያስ የዮኒ የልፋት ውጤት ያው ብለሽ አሳዩ ንገሪው፣ ሲመጣ ሲመለስ ያው
ምን ምን አደረግ
ምን አረክ?
የቪዲዮ ነው የምትለኝ?
አዎ እ ተለቋል ብያለሁ። ዋይ ዋለው ብሎኛል። አለፍኩት አለኝ። አልፎት ወደ ማልድ ሄዷል።
አዎ።
አዎ
አይ በቃ
መልስ
ተው